Hello ጤና ይስጥልኝ ሴት call center ነው የሚመስለው።
ጤና ይስጥልኝ።
አለን
አንድ ላስቸግራችሁ። አየር መንገድ ና የኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ሳይሆን ETS የበረራ መረጃ ማዕከል ነው። ምን ፈልገው ነው?
እሺ፣ ይቅርታ። እሺ።
ምን ፈልገው ነው? ትኬት ከሆነ እኛ ጋር ማግኘት ይችላሉ።
ስንት ስንት?
ትኬት ትኬት ወይም ከትኬት ጋር የተገናኙ ነገሮች ከሆነ እኛ ጋር ማግኘት ይችላሉ።
እንዴ ከሳውዲ ትኬት ተቆርጦ ማለት ነው።
እሺ
አሁን ብል አገር ነው በምሽት መኪና አሁን እንደማረግ ተባበሩ ላይ ነው። በረራ አስራ ሁለት ሰዓት ላይ ነው ከለ- ከሌሊቱ እስከ ሰዓት ማለት ጠዋት አስራ ሁለት ሰዓት አሉ።
ኦኬ ኦልሬዲ ማድረግ ትኬቱን ያለብን?
ቆርጠውታል።